parfois
ሄሎ
አቤት ምን መጣህ እ ሰላም ነው
ሰላም
እንትን ወደ ቻባ በቻባ ወደ ቴሌብር ዊዝድሮ ብዬ ነበረ ሄሎ
እሺ የቴሌ ብር ስልክ ቁጥሮትን ይንገሩኝ ስልሳ ዘጠኝ ሰላሳ ዘጠኝ ሄሎ
አቤት እሺ አንተ መስመር ላይ ጠብቅ ስንት ብር ነው ሺ ሁለት መቶ ብር
ከቤት ሁለት ሀምሳ አንድ ነው አዎ
እሺ ወደ እኛ approve ተደርጎ አልተላከም እሺ
እ እ
ከወ- ከእነሱ ወደ እኛ approve ተደርጎ ስላልተላከ እነሱን ይደውሉና ይጠይቋቸው እነሱ ጋር ስንጠይቅማ ምንም ለእነሱ አስተናል ትናንትና የሚል ሶስት ቀን ሙሉ ጋራ የገባ የለም። ደንበኛችን እነሱን ይጠይቁ እኛ system ላይ የገባ የለም እነሱ የላኩት
እሺ